ገና ገና ገና ገና መሽጠገብኩሽና ገና መች ወደድኩሽና ገና መልሼ ልውደድሽ መልሼ አው ከራሴ ገንድሼ መልሼ ላፍቅርሽ መልሼ አው ከራሴ ገንድሼ ከወደድኩሽ በላይ ልውደድሽ ጀምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሺህ ጊዜ ብወድሽ ባለን በሌላ ግን ላንቺ ያለን ፍቅር ምንጊዜም አያልቅም። መልሼ ልውደድሽ መልሼ አው ከራሴ ቀንሼ መልሼ ላፍቅርሽ መልሼ አው ከራሴ ቀንሼ ውሰጅ ሕይወቴን ኑሮዬን እንጂ መፈቀር ብቻ ያንስሻል አንቺ የፍቅር ትርጉም ገባኝ ጨርሶ ሌላን መውደድ ነው ከራስ ቀንሶ መልሼ ልውደድሽ መልሼ አው ከራሴ ገንድሼ መልሼ ላፍቅርሽ መልሼ አው ከራሴ ገንድሼ የሌለኝን አመል ስስት ጀመርኩኝ ብወድሽ ብወደሽ አልጠግብሽ አልኩኝ ሽፍንፍን አድርጌ ውስጤ ላኑርሽ አልፈልግም ሌላ ሰው እንዲያፈቅርሽ መልሼ ልውደድሽ መልሼ አው ከራሴ ገንድሼ መልሼ ላፍቅርሽ መልሼ አው ከራሴ ገንድሼ ውሰጅ ሕይወቴን ኑሮዬን እንጂ መፈቀር ብቻ ያንስሻል አንቺ የፍቅር ትርጉም ገባኝ ጨርሶ ሌላን መውደድ ነው ከራስ ቀንሶ ውሰጅ ሕይወቴን ኑሮዬን እንጂ መፈቀር ብቻ ያንስሻል አንቺ የፍቅር ትርጉም ገባኝ ጨርሶ ሌላን መውደድ ነው ከራስ ቀንሶ መልሼ ልውደድሽ መልሼ አው ከራሴ ገንድሼ መልሼ ላፍቅርሽ መልሼ አው ከራሴ ገንድሼ